ፈጣሪ ይወደዋል እሱን ሰውዬ።
ሄሎ ሄሎ እ
ብሩክ የአእምሮኙ የአእምሮኝ የአእምሮኝ ኦርደር እ
ውጣ በቃ እሺ፣ ካንስል ሆንልሃል እሺ ኧረ ቢያንስ የማራኪውን አውጡት። እሺ
እ ማለት ምን ሌላ አዎ፣ ከማራኪና ከሰንባር ይዣለሁ። እሱን አውጡት። እንደ አንዱን አውጡት።
እሱን አስወጡልኝ ከሆነ ጻፍላቸው ቻት ላይ እኔ በስልክ መቀበል አልችልም።
ጽፌላችኋለሁ።
ያዩታል ያዩታል ያዩታል።
ኧረ በስመ አብ